ಹೇಳು ಹಾಂ ಎಸ್ ಎಮ್ ಎಲ್ ಹಾಂ
Hello, ቤተሰቤት እሺ፣ ሰላም ነው? ብሩክ ነኝ።
አይ ሰላም ንጉሴ ነኝ።
አለን። እሺ፣ ምን ልታዘዝ?
እኔ መቶ ብር ፎትር እያወጣሁ ስልክ እስቲ እ፣ እስቲ እቼ ጋር እኔ- አንተ አካውንት ላይ ነው?
አዎ የኔ አካውንት አሁን አሁን ነው ያወጣው።
እሺ፣ እሺ አባቴ። እሺ፣ ስልክህን ትነግረኛለህ? የቤተሰቤት ስልክህን።
አዎ ስልኩ ስጠኝ እስቲ ሰውዬው እያወጣሁ ስልክ እሺ፣ ያንተን የቤተሰቤት ንገረኝ መጀመሪያ።
እኔ አስራ አምስት እሺ፣
ሰባ ሁለት
ሰባ ሁለት እሺ፣ አስራ አንድ አስራ አንድ እሺ፣ ሰባ ሁለት ሰባ ሁለት አዎ።
ትደግምልኝ አለ ዜሮ ዘጠኝ አስራ አምስት ሰባ ሁለት አስራ አንድ ሰባ ሁለት ነው።
አዎ
እሺ፣ መቶ ብር
መቶ ብር መቼ ነው ያወጣብህ?
አሁን አሁን እኔ ደውልኩ ሲያወጣ ደውል እሺ፣ ዜሮ ዘጠኝ ብለህ ነው የምትጫወተው? ዘጠኝ ብለህ ነው ወይስ plus ሁለት ነው የምትለው?
አስራ አምስት ነው የጫወተው ንብረት እኮ አይ አይ የቤስት ቤት የመጀመሪያ ቁጥር ዜሮ ዘጠኝ ነው ዘጠኝ ነው ወይስ plus ሁለት አምስት አንድ ነው?
አ፣ ዜሮ አ፣ ሰ- የለም ዜሮ ዘጠኝ ዘጠኝ ብቻ ነው።
ዘጠኝ ነው። እሺ thank you።
አ፣ ቆይ check ላድርግልሽ፣ ጠብቀኝ።
እሺ አይ
ገዜ በሞዚላው ግን አይሰራም። አይገርም።
አ፣ አዎ። እሺ ቆይ ትንሽ ጠብቀኝ፣ ትንሽ ደቂቃ እሺ እሺ
ወይም check አድርጌ ልውልልህ እኔ።
አይ ሰ- ስልኩ ያወጣው ስልኩ ስጠኝ።
እሺ እሺ check አድርጌ ልደውልልህ ወይ።
አይ ችግር የለም ስጠኝ። የኔ ጎዳዮች ነው መሰለኝ።
እሺ ሄሎ ዛሬ ኢንተርኔት ግን ዝገት ነው።